አሻንቴ አራዳድሽ ክንግቴሪ በስታይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጉር ቢያይ አራዳ ይኮንም በአራዳ ልጅ ላይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጉር ቢያይ አራዳ ይኮንም በአራዳ ልጅ ላይ አንድ ተስፋ ውረድልም የኔ ሕይወት ዱርዬ እኔ ፉንካ አለኝ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት